ሄሎ ሄሎ ሄሎ ጤና ይስጥልኝ። ከቤት ቤት ነው የምደውልልኝ።
እሺ እሺ አዎ፣ እሺ መቅደስ
የሁሉም ምንድን ናቸው? አሁን የመጀመሪያውን ቼክ ሳደርገው በቻባ የገባ ብር ነው የላክልኝ። በፎቸር ነበር ያልከኝ ልበል ወይስ የሱቅ ነው ያልከኝ?
ወደ ሱቁ ነው የተላከው፣ በቻፓ ነው የተላከው ሁሉ አይደለም እኮ አንደኛውን የሱቅ የሆነውን ለይተህ ካትልክልኝ
ኦኬ። የሱቁን አይነት
አይደለም። አሁን እነዚህ ሁሉ የገቡ ናቸው። አሁን እነዚህን ሁሉ ቼክ ማድረግ ኦኬ። ከብዳ በቮቸር ነው የገባው ወይስ በቻፓ የሚለውን ቼክ አድርገህ ልላክልሽ?
እንትን ነው አዎ፣ አልገባም የምትለውን እንዲመለስልህ የፈለግከውን ፔንዲንግ ላይ ቀርቶ ከሆነ ላክልኝ። እሱ ይሄኛው ነው ብለክ።
አዎ ሁሉም ፔንዲንግ ላይ ነው ያለው እና ካንስል እንዲሆንና እንዲመለስ እኮ ፈልጌ ነው።
ሁሉም ፔንዲንግ ላይ ነው፣ ምክንያቱም የመጀመሪያውን በእንትን ነው በቻፓ አይ፣ የሱ ባላንስድ ገባ- የሆነ ነው።
የሱ አንድ ሺህ አንድ መቶ ገብቷል ወደ አካውንት። ትክክል ነው።
እሱ አሁን አንድ ሺህ አንድ መቶ ሳይሆን ይሄ ሌላኛው ደግሞ ሌላ ነው።
ኦኬ። አ ሌላ ነው።
ሌላ ክል የመጀመሪያ ፔመንት አይዲ ብለክ የመጀመሪያው እሱ በቻፓ ነው።
Okay። ስለዚህ ሌሎቹን process ላይ processing ነው የሚለው አ፣ ሶስቱ ደግሞ አዎ፣ መጨረሻ ያሉት fail እኮ አድርገዋል።
ለምን እንትን ያሉትን pending ላይ ያሉትን ላክልኝ።
Okay። Pending ላይ ያሉትን አዎ አዎ፣ እሺ።
ምክንያቱም ጊዜ እንትን ነው ጊዜ ነው የምናቃጥለው። pro- balanced ብሎ check ባደረገው ምን ዋጋ አለው?
እሺ እሺ እሺ ለይተህ process ላይ ያለውን ላክልኝ። ይሄ ይሄ ነው ብለክ እሺ እሺ እሺ እሺ።